ጤና ይስጥልን በሽታ ቤት ቤቴ ነው የምንረዳው።
እና ሰላም ነው።
ሰላም እግዚአብሔር እንትን ቦ- ቦነስ ለቆልኝ ነበር እንትን ኦ- ኦንላይን ቆርጬ ማለት ነው።
እሺ
እና ቦነሱን ለማግኘት እንዴት ነው ከደም እናደርገው?
አካውንት ላይ እኮ ነው የሚጨምርልህ ቦነስ ከለቀቀልህ።
አካውንቱ ላይ ጨምረዋል።
አዎ የቤት ቤት አካውንትህ ላይ ይጨምርልሃል።
አያ የማታ ጨዋታ ነበር። አካውንቱ ላይ ግን አልጨመረውም። እስኪ ቼክ ላድርገው።
እሺ አርገው ለቆልሃል። ቦነስ ብሎ አሳይቶሃል።
አሳይቶኛል ቦነስ ብሎ አዎ refresh አርገውና account ላይ ይጨምርልሃል።
ምን ብ- ምን refresh አድርገውና refresh አርገው account ህን ይጨምርልሃል።
አየሽ እሺ እሺ መልካም thank you